ትምህርት ቤት
ሄሎ ሄሎ አቤት አቤት አይሰማም
ይሰማኛል። ዳኒ ጋር process እያደረግን የነበረ ነው። ዳኒ ማግኘት ይችላሉ?
ዳኒ
ዳንኤል እሺ፣ እሺ አባ ላገናኝ
እሺ
ሄሎ ጤና ይስጥልን Best Bet ወይ አሁን የተደዋወል ነው ነበር እና እሺ፣ በ Chrome ሞከርኩት። በ Chrome ም አይመጡም።
ምንድን ነበር የሆነብህ?
ቅድም አውራን በ Chrome ሞክረኝ ሞክረ አልከኝ።
እሺ አይ ብዙ ስለምናናገር እንደርሳለን። ለዛ ነው እሺ።
እሺ፣ እ- በቴሌግራም ልከልኝ ነበር የማንቸስተርን ምናምን ብዬ ማለት ነው።
okay እሺ እንትና okay አ፣ ትኬቱ እንትን ውስጥ ገባብኝ ያልከኝ ነው። ማይ ቤት አ- ስላልመጣልኝም ነው።
እም፣ እስቲ አዎ።
ቃንዴሽ እንዴሽ እሺ። ምን አልከሽ እንዴ? አዎ አዎ፣ መኪናቸውን አውቀዋል። ኧረ፣ አውቀዋል።
ሄሎ
ወይ እስቲ screenshot አድርገውና My Bets ላለው ላከልን። እሺ ቴሌግራም ላይ
okay፣ እንትኑን እ፣ ቁጥሩን ብቻ ነው ወይስ ሙሉን?
አ፣ እዛ ላይ አሁን ይሄ My Bets ላ አይመጣልህም አይደለ?
አዎ እዛ ላይ ያለውን እስቲ ሙሉ ትኬቱን ሙሉ አዎ ሙሉ ትኬቱን ላከው። እሺ እሺ screenshot አድርገህ የሁለቱንም ማለት ነው። normal bet history ላይ ታገኘዋለህ አይደለ?
አዎ በቃ ሁለቱንም እስቲ ላክልን ቴሌግራም
እሺ